ሄሎ ሄሎ ወይ አሁን ደውለልኝ ነበረ።
አዎ
እሺ እ ልምድ አለክ እንዴ በ accounting
እ፣ እ፣ ስድስት ወር ምናምን እ
ስድስት ወር አንድ አመት ያልሞላ አለክ አይደል? እሺ በቃ እንትን ሳፊ ባጃ ክፍት ቦታ ስላለ እዛ እህ፣ መተክ እ፣ የጽሁፍ ፈተና እንድትወስድ ነበር ስምንት ሰዓት ላይ።
ዛሬ
አዎ
okay ካልቻልክ ዘጠኝ ሰዓት።
እሺ እሺ
እሺ እሺ አመሰግናለሁ ችግር የለም።